ሄሎ ወይ አቤል ወይ።
እንትን ብለናል። እሺ አሳውቀናል። ሲስተም ተበላሽቶ ነው እሺ ካይረን ተበላሽ እና ነው።
ብቻ አይደለም። አዎ አሳውቀናል፣ እየተስተካከለ ነው።
ቢያንስ ይቆያል ወይስ አንተ ነህ?
አላወኩም። ያው እንትን ሲስተካከል እናሳውቃችኋለን።
እሺ አይቺ ላይ ጋዜ ነው ያለው እና
አዎ አለ። ምን ነው አይ ለሌላ paper size እንዲቀንስልኝ ፈልጌ ነው። ልደ- ለእሱ ልላክለት mini disk።
አዎ ላክለት። ቆይ አንዴ ጠብቀኝ።
እሺ
ሄሎ
አቤት።
ላክለት። በቃ እሺ፣ ኤንዲስኩ እሺ እሺ ልክለታለሁ። በቃ